ወይኔ አዋ አርጌለት አርባ አምስት ሄሎ ጤና ይስጥ ሀምሳ አምስት ማለት ሄሎ
አቤት ጣዕም ነው ጣዕም ነው አዎ አዎ
እንግዲህ ነበር የምደውልልሽ
ደስ የሚል ነበር
በኦርደር ነምበር ሰማንያ ሶስት ሀምሳ እሺ
ስፔሻል ስፔሻል ፍላፍል ታዛችሁ ነበር አይደል አንድ
ሰማ ስፔሻል ፍላፍል አንድ አንድ አንድ ስፔሻል ፍላፍል ታዛችሁ ነበር እሺ
አይ የለም እያሉኝ ነው ስላለኝ ነው ድራይቨሩ የደወልኩልሽ እየሰራችሁት ነው አይደለ
ቆይታ እንዴት
እ
ይሰራል በጣም ተደሰላለች ነገር እየተሰራ ነው አይደለ አዎ
ምን ያህል ይቆያል
ትንሽ ሆነ ትንሽ ትንሽ ደቂቃ
እም።